hello update
ወይ የቤተሰብ የ order number 34 13 34
13 13 ነው ያልሽኝ?
አዎ 13 ዋናው ስምህ ሰለሞን
ምን pin ነው?
አ pin ይደረግ ነው garment ይቻላል ፓርክ ነው የሚለው። በጣም ኪሎ ሜትሩ ነፍ ነው። ናቪጌት ሲደረግ እ እ
navigate ሲደረግ በጣም ሩቅ ነው። ኦሮሚያ ኮንዶሚኒየም አልፈ ነው ጥግ፣ የሀገር ጥግ ነው እና pin አድርግልኝ።
እዚህ navigation ኡ ላይ ባለው ነው አይደል? customer ኡ ያለው አዎ ኧረ እናውቀዋለን። customer ዛሬ እንዲያው በ normal ቀን ስልሳ አምስት ነው የሚካሄደው። ዛሬ ዝናብ በርቷል ምናምን እንዴት ሀምሳ አምስት እንደሆነ አልገባኝ።
የዝናብ እኮ አሁን የተጨመረ አይደለም።
እንዴ ኧረ ዝናብ አለ እኮ እኛ ጋር በርቷል።
እስኪ አይልሃለኝ።
እሺ
ሄሎ